ጤና ይስጥልኝ።
ሀሎ ጤና ይስጥልኝ።
አብሮ ይስጥልን።
ቲክቶክ ላይ የሆነ አንድ መኪና double cab ፈልጌ ነበርና
ስልኮት አባት ይቅርታ፣ ኔትወርኩ ነው ይቆራረጣል፣ እየተሰማኝ አይደለም።
double cab አንድ መኪና አይቼ ነበረ።
እሺ፣ ሁለት ሺ
አስራ አምስት ነው የሚለው
ሁለት gray ሺ አስራ color ማለት ነው። አዎ።
አስራ አምስቱ የለንም። ሁለት ሺ አስር እና አስራ ሶስት አለን። Hilux Vigo double ጋቢና ነው።
ነጩን ነው የምትይው?
አዎ እኔ ፈለግኩት የነበረ ያኛውን ነበረ። እንትን እሱ ነው color የተሸጠበት።
ተሽጧል።
አዎ አክሲዮን እሺ፣ thank you